hello hello ጤና ይስጥልኝ።
አብሮ ይስጥልን።
ስኬ ቴክኖሎጂ ነበረ። ምን ልርዳ?
okay አይ በቃ ተይው፣ መ- ወደ ቢሮ ልመጣ ስለሆነ ትችላለህ።
እኮ የሚያስፈልግ እንዳትለፋ። እድሳት ነው ብልሽት ነው? hello
hello እድሳት ነው hello፣ ብልሽት እንትን- ነው? እንዳትለፋ አይ እንትን ነው አዲስ እንትን ማሽን ምን ለመግዛት አዲስ ማሽን አልኩሽ?
አይ ለምን?
ገዝተን አድራሻ እንትን አላልንም ነበረ እሺ፣ እ፣ አድራሻ ልንቀይር ከገዛም በኋላ ብሩን ከከፈልን በኋላ አድራሻ ቀየርን እና እ፣ እሺ።
በቃ ቀ- እንዳ አግሪመንቱ ሳይዝ ሳይ- አንፈርም ሳይዝ በቃ እንዳትጨርሱት ወይ ነግረሃቸው እንዳትጨርሱ አዎ ነግሬያቸው ነበር። አሁን ይዤ መጣሁ።
ነበር? በቃ ዶክመንቶችን እንዳለ ኦሪጂናሎቹን ይዘና እና እዚህ ኮፒ ታደርጋለህ እሺ እሺ እና በቃ ኦልሞስት ማህተብም ደርሻለሁ።
ማህተብም እሺ እሺ እሺ ቴሌ- እሺ